ጤና ይስጥልኝ ቴስቴ ባህር መረጃ ማዕከል በኩል ነበሩት
እሺ ክፍያ ከፍዬ ነበር እና ለማረጋገጥ ነበር
ክፍያውን ከከፈሉ SMS ይደርስቦታል
እራሱ ይልካሉ SMS ይላክልዎታል
እሺ ወይም ደግሞ ኢሜል አስገብተዋል
እ ኢሜል አስገብተዋል book ሲያደርጉ ኢሜል አስገብቻለሁ አ በቃ ema- እ ኢሜሉ ላይ ይገ- በኢሜል ነው የሚልኩት
ትኬቱ በኢሜል ይላክሎታል እና ደግሞ በ SMS ም ደግሞ ኮድ ይላክሎታል እ እሺ እሺ ከፈለጉ ትኬቱን ፈልገዋለሁ ካሉ ኢሜሎት ላይ ግቡና ትኬቱን ከፈለጉ download ማድረግ ይችላሉ
አ ወይም ደግሞ በ SMS የሚላክሎትን confirmation code ይዘው እ መብረር ይችላሉ